hello ጤና ይስጥልኝ መሰረት ነኝ hello hello hello hello የሀብታሙ ስልክ እየተሰማኝ ነው hello ሀብቴ አቤት አርባ ዘጠኝ ዘጠና ስድስት ለምንድን ነው complete የተባለ እኔ እ የቅድሙ ነው እ
እኮ እንዴ አንስታለች እኮ ለምን complete ማነው እ complete ራሱ ነው ያለው እንዴ አንተ ራስህ ነህ እንዴ ያልከው
አራት ሳይፋክ እንዴት ነው የምለው
አርባ ዘጠኝ ዘጠና ስድስት እኮ ነው ቤሳይ አርባ ዘጠኝ ዘጠና ስድስት complete አምሳ ዜሮ ሁለት ነው እኔ ያልኩትኝ
ሀምሳ ዜሮ ሁለቱን ይኸውልህ ማነህ አንተ እኔ ሀብታሙ ነኝ ሀብታሙማ
ስሜነህ ስሜነህ ሀምሳ ዜሮ ሁለት customer ስልክ አታነሳም ብለህ ነበር አይ አንስታ ሊሰጥቻለሁ እሱ እሷን አንስታለች እሺ አሁን ምንድን ነው ታዲያ የምጠይቀኝ ሀብቴ
አርባ ዘጠኝ ዘጠና ስድስት order ነበረ ከአያት ዞን አምስት የሚሄድ እኮ የቅድም order ተወው ያልኩ ማለት ነው አዎ እሺ ለምን complete ተባለ እኔ ላይ ነው complete ታባ እንዴ
አዎ አለ ተብሏል ቤተሰብ ማነው complete ያለ ቅድሙን order ቋሽ ላይ ነው አርባ ዘጠኝ ዘጠና ስድስት forward አድርገሽዋል አለ forward እንዴ ቆይ ሀብቴ እሺ